ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንወደው
አብሮ ይስጥልን።
መሰረታዊ
ከቴሌ ብር የምልከው ወደ ሁሉ ስፖርት አልገባል እያለ ወደ ሌላ እንትን እየሄደ ምን- ከቴሌ ብር ላይ ቆርጦበታል።
አዎ ከቴሌ ብር ላይ እየቆረጠ ወደ ሁሉ ስፖርት ብልከው እዛ ቴሌ ብር ከቴሌ ላይ ብር ነው የሚቀር።
የተላከሉትን message በቴሌግራም ይላኩልን።
ቴሌግራማቸው እንዴት አገኘዋለሁ?
ቁጥር ያዙ
ስልክ ቁጥር ዜሮ ዘጠኝ ሰባ ስምንት
እሺ እንደገና ልሞክር መሰለህ። ሰባ ስምንት አስራ ስድስት
ስድስት አስራ ስድስት ሰላሳ ዜሮ ስድስት
አስራ ስድስት ሰላሳ ዜሮ ስድስት
ዜሮ ዘጠኝ ዜሮ ዘጠኝ ስንት ነበር ያልሽኝ? እንደገና ዜሮ ንገሪኝ።
ዘጠኝ ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት
እሺ እሺ እሺ እሺ እሺ፣ እሺ።